ሄሎ ሄሎ ጤና ይስጥልኝ። ራስዎትን ለመርዳት
ጥያቄ ልጠይቁኝ ፈልጌ ነበር።
የትኛው ነው የፈለጉት? መቶ ሰከንድ ነው ወይስ ቴሌቪዥን?
ቴሌቪዥን ምን አለኝ?
መቶ ሰከንድ
በየትኛው ነው መጫወት ነው የፈለጉት? የድህረ ገጹን ነው ወይስ SMS?
SMS
እሺ፣ እሱ ላይ መጀመሪያ መመዝገብ ይኖርቦታል። ኮኮብ ስድስት ሰላሳ ስድስት ኮኮብ አንድ መንሰላል ብለው ሲልኩ ይመዘገባሉ።
እሺ
ይዘውታል ቁጥሩ
ድገሚልኝ።
ኮኮብ ስድስት ሰላሳ ስድስት መንሰላል አ- እ፣ ኮኮብ ስድስት ሰላሳ ስድስት ኮኮብ ብለው አንድን ቁጥር ይነኩና ከዛ መንሰላልን ይነካሉ።
እሺ ከዛ ጥያቄዎች ይመጡልዎታል ሲመዘገቡ ወዲያው ማለት ነው። እሱን ደግሞ አንድ ወይም ደግሞ ሁለት ብለው መመለስ ይችላሉ።
አንዴ ድገሚልኝ።
ኮኮብ ስድስት ኮኮብ ስድስት